ጤና ይስጥልኝ። ኢቴስ የበረራ መረጃ ማዕከል በጎ ትምህርት እርዶት።
ሰኞ በረራ አለ እንዴ? ከአዲስ አበባ ወደ ሽ
ከአዲስ አበባ ወደ ሽሬ እሺ፣ አንድ በረራ አለ።
አዎ። የአንድ ስምንት ሰው ሰዓት አለ።
ከሀምሳ አምስት አዎ፣ ስምንት ሰዓት ከሀምሳ አምስት minute በረራ አለ።
ስንት ነው? ስንት ብር ነው?
እሺ፣ አስራ ሁለት ሺ ሁለት መቶ ሰማንያ ዘጠኝ ብር
ሳልከኝ
አስራ ሁለት ሺ ሁለት መቶ ሰማንያ ዘጠኝ ብር
የበኑ ሁሉ የተወደደ በዓል ስለሆነ ነው። ሄሎ ሄሎ